ነው። ሄሎ
አዎ ጤና ይስጥልኝ። በስትሬት
ትንሽ እንጂ አለ ነው ስልክኝ ሀብቴ።
እሺ ሄሎ ሄሎ ሄሎ
አዎ ይሰማ ወይ አባቴ ምን ሆ- ምን ሆኖብህ ነው?
ግን ደስ ቢል መከፈት ፈልገ ነው እንዲህ ያለ ምን አልከኝ?
ደስ ቢል መከፈት ቢልሽ
እምቢ አለኝ።
እንዲህ ያለ ምን ይልሃል?
እ?
ምን እያለክ ነው?
ምንም ሬጅስትር ካል ዝም አይዛ ምን- ምንድን ነው የሚልክ እኮ ንገረኛ።
የነገርኩ አይደል እንዴ ደስ ቢል መከፈት ፈልገ ነው እንዲህ ያለ ኦኬ ነው እንዴ? እንደ አዲስ አዎ።
ሬጅስተር ለማድረግ ነው?
register አድርጋ እሺ ቴሌግራም ላይ አሁን በምነግርህ ቁጥር hi በለኝና step ኦቹን ልላክልክ። እሺ እ?
step ኦቹን ልላክልክ። ቴሌግራም ላይ አሁን hi በለኝና አሁን በምነግርህ ቁጥር በቁጥር ማለት ነው አይደለም ልንገ- ልነግርክ ነው እሱን ቁጥር አይሽ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት እ?
አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ አርባ ሰባት ሰባት እሺ አዎ እሺ አባቴ